ጤና ይስጥልን ማንጋባ
Hello ጤና ይስጥልን።
አብሮ ይስጥልን።
አባዱላ በባንክ ያለበት አለ እንደ ንጹህ fuel እንትን እ ናፍጣ የሆነ
አባዱላ አለን።
Okay ከዛ እ አንተንስ price አለው?
አባዱላ አለን ሁለት ሰባት
እሺ ሶስት ነጥብ ሶስት የሆነ ባንክ እ ይወጣል። ወተን
Okay ባንክ የሚወጣለት ነው ገና። Actually በእንትን microfinance ነው አይደለ?
በ microfinance ም በባ- በእንትን በባንክም ከፈለጉ Normal ባንክ ይቻላል እንዲያውን
አዎ ይሆናል።
Okay እሺ እንትን እኔም ያሪስ ነበረች manual ቪትስ ያሪስ
እሺ
እ እሷንም መሸጥ እፈልጋለሁ እና
እኮ ይዘውልን ይምጡና መኪናውን እንየውና እዛ ላይ የሚጨምሩት ካለ ይጨምራሉ።
Alright
ስለዚህ ስለዚህ- ፓስተር branch ኣችን ፓስተር አደባባይ ፊት ለፊት እንገኛለን። ይዘውልን ይምጡ አባት።
አ ፓስተር ጋር አዎ ፓስተር አደባባይ ፊት ለፊት እንገኛለን።
የመስቀል ፍላወሩስ
መስቀል ፍላወሩ ላይ የስራ መኪኖች የሉንም። የራይድ Alright.
ናቸው፣ ቤት ናቸው።
እሺ ትልልቁ መኪና ስለሌላቸው
ስለዚህ እኔንም እዛ ይዣ ልምጣ ይችን ያሪሷን ይችላሉ። ፓስተርም እ፣ መ- መምጣት ይችላሉ።
Alright እዚህ ማሳየት እችላለሁ እዚህም ወይስ ማሳየት ይችላሉ።
Okay መስቀል ፍላወር branch ኣችንም ገብተው ማሳየት ይችላሉ።
አሪፍ እሺ እሺ እሺ።
ምኑ ጋር ነበረ ቦታው ፓስተ እ፣ መስቀል ፍላወር
ና ይሄ ናዝራ ሆቴል ፊት ለፊት ነዋ ናዝራ ሆቴል
እ ሀሎ
መስመር ላይ ነው።